አስባኔን ከበስት ቤት ምን ልርዳው?
withdraw አድርጌ አልደረሰኝም ነበር። confirm ፈልጎ ነበር መሰለኝ።
በስልክ ቁጥር ነው በስት ቤት የሚጠቀሙት?
አዎ በዚህ ነው።
ስንት ብር ነው?
አርባ ሁለት ሺህ ብር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
hello አቤት።
እሺ ወደ account ይመለስና አስራ አስር ሺህ አድርገው ያወጡት እኮ አስር ሺህ አስር ሺህ እኮ ነው ያወጣሁት።
ነው።
አዎ አስር አርባ ሁለት ሺህ ብር ነው። አስር ሺህ አስር ሺህ አስር ሁለት ሺህ ብር
እሺ
አውቃ ስራ ሄሎ
እሺ ኮንፊርም ያደረኩሎት ነው። አንዴ ጠብቁኝ።
ናውጣ እንደ ማን እዚህ ውስጥ የሚያወራ ቁጭ በይ።
hello አቤት
እሺ ሁሉም ገብቶሎታል። ከዛ ግን ሁለት ሺህ ብር በቻፓ ሞክረዋል አይደለ? እሱ process ላይ ነው ይገባሉ። ተብ ሳንቲም ከያደረጉት ሁሉም ገብቶሎታል።
እሺ አመሰግናለሁ።
እሺ መልካም ቀን።
እሺ